hello ሰላም ጤና ይስጥልኝ ቤስት ቤስ ከደህና ነኝ። እባክዎ ቤተሰቦች ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
cash out አድርጌ ነበር በዚህ እሺ አልገባልህም?
አልገባልኝም። አዎ እሺ ስድስት ይሄ ሺህ ነው ነው።
የደወልክበት ነው ቁጥር?
አዎ
okay
ስድስት ሺህ እና አስር ሺህ እ፣ ቆይ አንዴ እሺ እሺ የብሩ መጠን ምን ያህል ነበረ?
አስር ሺህ እና ስድስት ሺህ አስር ሺህ እና ስድስት ሺህ እሺ ወደ ተመሳሳይ የቴሌብር ቁጥር ነው አይደል? አስራ ሁለት ዜሮ አራት አስራ ዘጠኝ አዎ
ወደዚህኛው ቁጥር ነው
ወደዚህ ወደ ራሱ
አ፣ ማለት ሌላ ነው የነገርከኝ ቁጥር መጀመሪያ አይደለም?
ዜሮ ዘጠኝ አስራ ሁለት ዜሮ ዜሮ ዘጠኝ አራት አ፣ አይ ልክ ነው።
አስራ እሺ፣ ሁለት ዜሮ አራት አስራ ዘጠኝ እ፣ ይቅርታ ይቅርታ። እሺ ልክ ነው።
አስር ሺህ ገብቷል።
ስድስት ሺህም ገባ አይደል?
okay ስድስት ሺህም ገባ። አዎ፣ thank you፣ እሺ እናመሰግናለን ስለደወልክ። እሺ መልካም ቀን።
thank you።
እሺ መልካም bye